ሰላም
hello ሰላም
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አደራ ገብረ ህይወት የሚል agent
ማን?
አደራ ገብረ ህይወት። አሁን message ተልኩልኝ ነበር።
ገብረ ህይወት ነው።
አደራ ገብረ ህይወት
ዜሮ ዘጠኝ ቁጥሬን ንገረኝ።
ዜሮ ዘጠኝ አስራ አራት ሰባ አምስት ስልሳ ዘጠኝ ሰላሳ ዘጠኝ
እሺ እሺ ንገረኝ። አሁን ለሀያ ስምንት ሐሙስ ዝግጁ ነኝ።
መቼ ሚሴጁ ላይ ስንት ነው የሚለው ቀኑ?
እ ትእዛዙ አምስት ሺህ
አዎ የገባልህ message በስንት ደርሰሃል ነው የሚለው።
በስንት በስንት ደርሰሃል ይላል እሱ message ኡ ላይ።
ይቅርታ ይስማ፣ ማን ይላል ያልከኝ?
message ኡ ላይ በስንት እንደሚገባልህ ነው የሚያሳየው።
በሀያ አምስት ሀያ አምስት ማለት ዛሬ ነው።
ዛሬ ነው።
አዎ፣ ሀያ አምስት ስለዚህ ይላል።
ስለዚህ በስንት እንዲሆንልህ ነው አንተ የሚፈልገው?
በሀያ ስምንት ለሐሙስ በሀያ ማለት ነው።
ለሐሙስ።
አዎ፣ እሺ ያው እሺ፣ ከሁለት ቀን አመሰግናለሁ።
በኋላ ማለት ነው። እሺ እሺ መልሼ ደውዬ አሳውቅሃለሁ። እሺ
እሺ